ሄሎ ሄሎ ወይ
ከቤት ቤት ነበር የምደውልልህ። ምንድን ነው ያስቸገረኝ ያልከኝ? ቅርታ
የትኬቱን ውጤት አያሳይም። ትኬቱን እዚህ ጋር ብር ስንት ብር እንዳለ ስለተከፈለ ምናምን እም፣ የለም ዜሮ ዜሮ ነው ፎቶውን ላይ እሺ፣ አንድ የትኬቱን ብር
ሄሎ ወይ ሄሎ፣ ሰላም ነው አሎ እንዴት ነሽ?
አልን አልን። እስቲ የኔ desk ኡ ላይ ምኑ ነው የሚያሳይክ? እስቲ አሳየኝ፣ እስቲ ጠቁም አድርገኝ።
ይኸውልሽ ይሄ እንዳለ ዜሮ ዜሮ ዜሮ ነው።
okay፣ ዜሮ ዜሮ እችን ነው እንደምትለኝ።
አዎ ትኬት ምን ያህል እንደሰራ ማወቅ ፈልገህ ነው ሪፖርት ላይ?
አዎ እንዳለ የለም።
እስቲ እዚህ ጋር ቆይ አንዴ ተወና፣ እዚህ ላይ እኮ ያሳያል አይደለ? እዚህ ጋር እዚህ daily sport ላይ ትገባና እዚች ጋር ኢቲቪ ብለህ ስትጽፍ ትመጣለች። ከዛ ቀኑን ማስተካከል ነው ዛሬ ላይ ማለት ነው።
አዎ ያለው ዛሬ ላይ ነው።
ዛሬ ላይ የዛሬን አይደል ማየት የፈለግከው?
አዎ ከዛ search ማድረግ ነው የዛሬ ማየት ከፈለግክ። ሪፖርት ምንድን ነው? በዛ ነው እንዲሁ ሁሌ የምታየው?
አዎ እዛ ላይ እናየዋለን okay የየቀኑ እም፣ አይ በዚህ ነው ማየት ያለብህ። በዚህ ይኸውና መጣልህ አይደል? ይኸው ዛሬ ቆረጥከው ይሄን ነው አየኸው አየኸው።
አዎ አዎ በቃ በዚህ ማየት ትችላለህ። እዚህ ሪፖርት ላይ ትገባለህ። daily sport ላይ income- income ላይ ትገባለህ። daily sport ላይ እዚህ ጋር ኢቲቪ ብለህ መጻፍ ነው። ቀኑን ማስተካከልና search ማድረግ ከዛ ያሳያል።